ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
ዴንሰር እሱን ነው የምፈልገው። ወደ አዋሽ ወደ ቻባ ብር ሄሎ
ብሩ ወደ አዋሽ ወጣ ወደ ቻባ ና ደግሞ አልገባም።
ድምፅህ ርቋል፣ አይሰማም። ድምፅህ አይሰማም፣ ርቋል።
እሺ እሱን ወደ አዋሽ ወደ ቻባ ብር ሚላክ የምፈልገው እሺ ከዛ ብሩ ወደ አዋሽ ወጣ ወደ ቻባ እሱን አልገባም።
እሺ አንድ ይጠብቀኝ።
በዚህ ስታረ ነው ግን
ይሄን አሁን የደወልክበት ነው የቤት ስሌት ቁጥር?
በዚህ ስታረ ነው እሺ ንገረኝ። ዜሮ ዘጠኝ
አስራ ሶስት አስራ ሶስት ሰማንያ ሶስት
ሰማንያ ሶስት አስራ አንድ ሰማንያ ሶስት አስራ አንድ ሰማንያ ሶስት እሺ ስንት ብር ነው?
መቶ ዘጠና አምስት ነበረ።
ስንት ብር?
መቶ ዘጠና አምስት
መቼ ነው?
ትናንት ነው ትናንት ትናንት በፊት ማለት ነው።
deposit ነው ያደረግከው? ወደ ቤስት ቤት account ነው ያስገባኸው?
ወደ
ወደ ቤስት ቤት አካውንት አዎ፣ ወደ ቤስት ቤት አካውንት ነው። አዎ ወደ ቤስት ቤት account ካ- እንትን ካልክ እ deposit ስታደርግ የደረሰ text አለ አይደለ?
እስቲ አለ reference ነው።
እሱን እሱን text ቴሌግራም ላይ ላክልን። በዚህ ምንም transaction አላገኘውም እኔ።
በምልክት ምን እንደምላከው አ ቴሌግራም ላይ ላክልኝ።
እናንተ ወዴት ነው የምላከው? ይሄ ይሄ ብራንድ ወደ እናንተ
እ ወዴት ነው የምላከው? ይሄ ብራንድ?
ወደ ቤስት ቤት እናንተ?
ወደ ቴሌግራሙ ላክልኝ።
አዎ፣ ወደ ቤት ቤት ነው የምላከው።
ቴሌግራም ቴሌግራም ላይ
እሺ።
እሺ